ሌላ ወይ
አልቋል። እሺ ባለቤት ነሽ? ተወካይ ነሽ?
ተወካይ ነኝ።
ህጋዊ ውክልና አለሽ?
አዎ አለኝ ማለት የደብዳቤ የደብዳቤ አይቻልም፣ ከቢሮ አይቻልም፣ ከውልና ማስረጃ
እባክሽ አይቻልም። ከዛ አዎ።
ግን አስደናቃለን።
ወይ እንደዛ ወስደሽ አታውቂም። ለማስገባት እንደዛ ስለተባለ ነው። ሞተረኛም ማንኛውም ሲያስገባት አሁን ሞተረኛም ቀርቶ በ- የላከው ሞተረኛም ድርጅቱ ጽፎለት ነው ማስገባት የሚችለው መውሰድ okay፣ ወይ አስገባት ባለቤት ወይ አይችልም።
ህጋዊ ውክልና ወይ ስራ አስኪያጁ ንግድ ፍቃዱን ኮፒ መታወቂያውን ኮፒ አድርጎ የሰጠንሽ መረካከቢያ ፎርም አለ ፈርመሽ ወይ ንሸት እሱን ፎርም ትሰጫዋለሽ ወይም ደግሞ ህጋዊ ውክልና ያለውን ሰው ውክልናውን ኮፒ መታወቂያውን ኮፒ ንግድ ፍቃድ ኮፒ አድርጎ ፎርሙን የሰጠንሽን ትሰጫዋለሽ ማለት ነው።
okay። ንግድ ፍቃድ ምን እንደሚያስፈልገው ለማ- ለመውሰድ ስራ አስኪያጁ የሚመጣ ከሆነ ንግድ ፍቃድ፣ እሺ መታወቂያ፣
እሺ፣ ሌላ ንግድ ፍቃድ፣ መታወቂያ እና የሰጠንሽ ፎርም ስራ አስኪያጅ ከሆነ ማለት ነው እሺ
እ?
እሺ ንግድ ፍቃድ መታወቂያ እና ፎርሙ ማለት ነው።
አዎ።
እሺ እሺ እ፣ ተወካይ ተወካይ ሲመጣ?
ከሆንክ ህጋዊ ውክልናውን ውክልና ኮፒ፣ ብቻ።
አዎ፣ ውክልና ኮፒ፣ መታወቂያውን ኮፒ እና ንግድ ፍቃድ ኮፒ ያስፈልጋል።
እሺ እሺ።
ንግድ ፍቃድ ኮፒ እና እ፣ ፎርሙ የሰጠንሽ ለውክ- ህጋዊ አዎ፣ ውክልናው መታወቂያ ትሰጫለሽ።
ውክልናና እ፣ ፎርሙ ማለት ነው።
አዎ፣ አዎ።
አመሰግናለሁ። እሺ